ፈልጎ ይሰጥሻል። ከዛ በኋላ መኖር ኃላፊዎች ሲወስኑ የሚሰጡሽ ነገር መንግስት ማለት እኮ ህዝብ ማለት ነው። hello hello እ የት ደረስክ? ወይ የት ደረስክ?
ፒያሳ ነኝ።
ፒያሳ ነው።
ፒያሳ ነኝ፣ ግን መንገዱ ዝግ ነው በጣም።
እንዴ እና እንደምንም ብለህና መንገድ ቀይሰህ እኔማ እየመጣሁ ነው። በ map እየተጠቀምኩ ነው፣ በ Google map እየተጠቀምኩ ነው።
አታካብድ። ጎግል የተፈናና